ስለሚገባበት አሪፍ ነው። ሄሎ ሄሎ፣ ሰላም እንዴት ነሽ?
እግዚአብሔር ይመስገን።
አለን አለን። መኪና እንትን አይቼ ነበረ ዲዛይር በባንክ እንዴት ነው? በመሌ ባንክ የተገናኘ ነው ባንክ የሚመቻችለት ዲዛይር እ አለን ሁለት ሺ ሀያ ሁለት በ cream dashboard ሀያ ዘጠኝ የሚባል okay ሀያ ዘጠኝ ሁለት ነጥብ ዘጠኝ ማለት ነው።
አ ሁለት ሺ ዘጠኝ ያው ሀያ ዘጠኝ ነው የሚባለው። በ cash ም በባንክም ይቻላል።
okay ባንክ ሌላ ምን አማራጭ እስከ- መኪና አለ?
እ ሌላ ምንም አማራጭ አለ?
ከዲዛይር ውጭ በባንክም?
ምን ትፈልጋለህ አንተ?
እ ራይዚ ራይዚ ወይ ራቫ
እ ራቫ ሁለት ሺ አስራ ስምንት ነበረ። ቆይ ቁጥር ልስጥህና